hello
አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። እንዴት ነው?
አለን እግዚአብሔር ይመስገን።
አለን ደህና።
እሺ ልታዘዝ?
ኮሜዲያን እሸቱ stand-up comedy ቅዳሜ ነው የሚያቀርበው።
አዎ ቅዳሜ ነው የሚያቀርበው።
ቦታ እንዴት ነው መያዝ የምንችለው? ማ
እ፣ ቀድሞ መመዝገብ VIP ነው መደበኛ ነው?
መደበኛ
ቀድሞ ይመዘገባሉ። በመጡበት መሰረት በወረፋዎት እናስተናግዳለን።
አይ እኔ ክፍለ ሀገር ነበርኩኝ።
እሺ hello
አቤት አቤት።
ቅዳሜ ነው stand-up comedy ው የሚታየው።
እኮ ገብቶኛ እኔ ክፍለ ሀገር ነበርኩና እንዴት ነው በኦንላይን መመዝገብ ይችላሉ። በ account transfer ማድረግ አድርገው ቅዳሜ አሃ።
ሲመጡ በወረፋዎት መሰረት ይስተናገዳሉ።
እሺ እኔ ነው አመሰግናለሁ።
እሺ አመሰግናለሁ። መሲ